ጤና ይስጥልኝ። ኢትዮ ስፖርት ሲንግ
ሰላም ነው ሰላም ነው። እንዴት ናቸው?
አለን አለን ይመስገን።
አለን።
በረራ መጠየቅ ይቻላል? አ?
አዎ ይቻላል። የመቼ ልደት?
okay December አስራ አምስት December አስራ አምስት ያው ከአዲስ ወደ
ከአዲስ የት? ከአዲስ የት አልሽም? sorry ይቅርታ። እሺ ሆላንድ
ፖለንድ አዎ።
ዋርሶ አይደለ? እሺ አንድ ደቂቃ። እሺ እያየሁሽ።
ችግር የለውም እሺ።
December ስንት?
አስራ አምስት አስራ አምስት okay እሺ። አስራ አምስት ላይ one way ነው የፈለጋችሁት አይደለ?
አይ አይደለም ደርሶ መልስ ነው። በአስራ አምስት ሄደው አዎ።
በሰላሳ
ከዛ return ኡ መቼ ነው?
እ?
return ኡ መቼ ነው? ከዋርሶ የምትመለሱት መቼ ነው የፈለጋችሁት?
በሰላሳ በሰላሳ ደርሶ ሰላሳ ነው።
አምስተር- እሺ
አምስተርዳም ነው እሺ አባቴ።
አምስተርዳም አዎ አዎ።
አምስተርዳም። እሺ እሺ።
እ።
በየት በኩል ይሆን routing ኡ? ማረፍ የምትፈልጉበት ከተማ አለ ምርጫችሁ? ወይስ በየትኛውም በ- routing በኩል ቢሆን ችግር የለውም?
አይ ችግር የለም በየትኛውም ችግር የለውም። እሺ
ትራንዚቱን በሚቀንሰው ማለት ነው።
okay እሺ። አርባ አምስት ሺህ ሰባት መቶ አርባ
ስንት አልከኝ?
አርባ አምስት ሺህ ሰባት መቶ አርባ total ሰባት መቶ አርባ okay። በኢትዮጵያ Airlines ነው እ? እ? sorry
በኢትዮጵያ Airlines